ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ህዳር 22 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ ህዳር 22 ቀን 1460 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለ ሰው ይበቃል። ያሰቡት ላይሞላ፣ ያሉት ላይሳካ፣ ሰው እንዴት ይኖራል ክፉ እየተነካ?
ስርጭታችን እንደተጀመረ በግንቦት ወር 2007 ዓመተ ምህረት ወያኔ ከግብጽ መንግስት ጋር በማበር ናይል ሳት ፕሮግራማችንን እንዳያስተላልፍ አድርጎ ለሶስት ወራት ተሳክቶለት ነበር። የህዝብ ጠላቶች የትግላችንን ለማሰናገል የሚያደርጉት መፍጨርጨር ይበልጥ አጠናከረን፣ ይበልጥ አድማጭ አፈራልን እንጂ ቅንጣትም ሸብረክ አላደረገንም። እያበረታቱን አብረውን ከተጓዙት መካከል የአገር ፍቅርን፣ አርበኝነትን፣ አንድነትን፣ ፍቅርን ወዘተ በሚመለከት የተለያዩ ግጥሞችን ዘለዳው በሚል ብዕር ስም የሚልኩልን ታላቅ ገጣሚ አንዱ ናቸው። ከዘለዳው ተልከውልን በመሳሪያ ብቻ በተቀነባበሩ ኢትዮጵያዊ ጣዕመ ዜማዎች ታጅበው የቀረቡትን የተለያዩ ግጥሞች የመጀመሪያ ክፍል በዛሬ የግጥም መድብል ፕሮግራማችን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል።
የዓለም ምስጢር ገላጭ ብልብልብል የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው ምን አለ እንደ ብዕር ሁሉን አባሽ የደግ ስራ ሞጋሽ የክፉ ወቃሽ ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ ኢሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልብ አንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን። የዓለም ምስጢር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የክፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው? በብዕር ፈትቶ ዶሴ የቀበረው ታሪክና ጊዜ እስቲ ይመርምረው። ለጦርነት ማት አጋልጦ የሚሰጠው የጥቂትን የሰላም አዛዡ ብዕር ነው። ብዕር ያከበረው ብዕር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል የዓለም ሕዝብ ቁጥሩ? እስቲ ታውቁ እንደሆን ሳትፈሩ መስክሩ። የዓለም ምስጢር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የጥፋት መቃብር ምድርና ባህር አፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ሕዝቦች የሚያጠያይቀው የፍቅርን ጥላቻ አባሪው ብዕር ነው። የብዕር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ብዕር የማያውቀው በዓለም ምንም የለም። የዓለማት ያጠፋ ይኖራል ዘላለም።
አዎን አዎን የአባ ነኝ አዎን ኢህአፓ ነኝ። ለተናቁ ዜጎች እደጅ ለተጣሉ ለተገፈተሩ ረዳት ላጡቱ መብታቸው ተረግጦ ከቤት ከቀያቸው ለተባረሩቱ ጥንትም ሆነ ዛሬ የተነሳንበት የቆምንበት ሐቁ አስመሳይ ታጋዮች ጠንቅቀው ይወቁ። ሰው ነው መሰረቱ የትግላችን ዚቁ። ሰውነት ሲዛባ መብት ሲቀለድበት አድበን አናይም እንዲያው እንደ ዘበት። ደሃ ነው ተብሎ መንገድ ከሚጣለው የሚበላው ካጣ ቤት አልባ ከሆነው በየጎጆው ገብቶ ከተከረቸመው በረሃብ ከሚታሸው መንገድ ላይ ተወልዶ መንገድ ላይ ካደገው ምንጊዜም ኢህአፓ የብሶት ተጋሪ ከጎኑ የሚቆም ነው። የግፉአን ዜጎች መብት እስከሚከበር ቢፈለጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ እያልን የምንዘምር ኢህአፓ ነን እኛ በትግል ገድላችን ምንም የማናፍር ያልተሞዳሞድን ያልተንበረከክን ለንዋይ ለጥቅም ለሕዝብ በጎነት ዘወትር ምናልም አሰሱን ገሰሱን ገለመሌ ኮተት የማናጠራቅም ደሃን ዘርፎ ክብረት ድሎት የማናልም ምንጊዜም ከጭቁን ጎን ቆመን የምንታይ በትግላችን ሰልፍ ጠንካራ ኢህአፓ ነን በሸረኞች ሴራ የማንጠለፍ ኢህአፓ ነን እኛ በአገር ህልውና የማንደራደር ቆርጦ መፋለምን ልምዳችን ያደረግን ላመንበት ነገር ምንም የማንሻ ቆመን ለመመልከት ስትፈራርስ አገር። አዎ ኢህአፓ ነን በየእስር ቤቱ ደማችን የፈሰሰ በሜዳ ባስፋልቱ ስቃይ የተቀበልን በነውረኛ ገዦች በየዘመናቱ ሙጥኝ ብለን ከሐቅ ለዘላለማዊ ድል ለሕዝብ ነጻነት ለአገር ጥሩ ምስል ስንዋደቅ ይኖር አንጃና በታኝን ቁም ነገር ያላልን ጽናት የታደልን በቃላችን የቆምን አዎ ኢህአፓ ነን። መስሎ የሚታያችሁ ፖለቲካ ገንዘብ፣ ፖለቲካ ሹመት ተማሩ ካለፉት እየተዋረዱ ወህኒ ከተጋዙት ሰርቀው በቁዘማ በፍርሃት ከሚኖሩት ሕዝብ ባዩ ቁጥር ከሚበረግጉት። ስለዚህ ታገሉ ከኛ ጋር ሆናችሁ ታመኑ ለሕዝቡ ይርካ መንፈሳችሁ። ለገዢ የማይሰግድ መለያው ጽናቱ ኢህአፓ አለላችሁ።
Into the dark it is. Now the commission there.
መርካቶ ሰፈሬ ከልጅነት ከውቀት ያየውን ኑሮዬ ከልቤ ተጽፎ ተስሎ ከዳዬ ሽገሩ ከተማ ውብ አዲስ አበባ የፍቅር የእድገቴ የኑሮዬ አበባ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ
የሰፈሬ ልጆች
የልጅነት ጊዜ ይናፍቀኝ ጀመር ሆኖ ስስቃሴ ደስታ ያየሁበት በነጋነት ዘመን ዛሬ የሚታየኛል በሀሳብ ዘመን እኔም ላለሳሳይ ባለ ችሎታዬ በሙዚቃ ዜማ በዘፈን ሙያ አዲስ አበባ
የሰፈሬ ልጆች የጥንቱ መንደሬ ፊቴ ድቅን ሲሉ በአዲስ መጥተው ዛሬ ዘበርጋ ሱቅ ከበን የምንጫወተው ሰቀቀን ሆነብኝ ሁሉንም ሳስበው ዳቦን ሰንጥቆ በዘይት በስኳር ሲሰጠን ዘበርጋ ስንላክ ሩጫው ነበረ ከሱ ጋር ዋጋው በጣም ትንሽ መጣኝ ነው ላቅማችን ከብይ ጨዋታ ከተራረፈችን አስቴም ገዝተንበት ግማሹን በልተነው ግማሹን ለእህታችን ወደ ቤት ስንሄድ ይዘን በኪሳችን ለጉድ ነበር ያኔ መተሳሰባችን ተሻምተን መብላቱ ድብብቆች ሳይኖር አንተ ትብስ ብለን ኖረናል በፍቅር ለኔ የሚሉት ጉዳይ ለራስ የሸሸጉት ምንም ነገር አይኖር የሚደባብቁት ሁሉም በጋራ ነው ለጋራ ለሁሉ ቢመጣ ከለቻ ቢመጣ በኃይሉ ከጃለታ ንፍሮ ካስራደው ሽምብራ ከሀጎስ ጥብኛ ተሰጥቶን በተራ ያለው ተሰብስቦ ሲሄድ በየቤቱ ሁሉም በልቶ ጠግቦ ያ ነበር ልጅነት ያ ነበር ትዝታ ጊዜ የማይሽረው የሰፈር ጨዋታ ይህም አጉል ባህል ተሆኖ ነው ወይ የተዘመተበት በሰፈሩ ላይ የቱ ነው ጥፋቱ እንዳይኖር የሆነው ሰው በፍላጎቱ የግል ከርስ ብሶ ነጥቆ ሰው መብላት መፋቀር መዋደድ ተንቆ አንድነት በየቤቱ ገብቶ ችጋርና ደዌ ሲፈተን ማንነት ሲፈተን ህላዌ ከበሮ ጠፍሮ ዝላይ ወደ ሰማይ ጉሮ ወሸባዬ ማን ወዳቂ ማንጣይ ጥቂቱ ተደሳች አብዛኛው አዛኝ ማን አረገው ጥጋብ ፍርሃትን ፈታኝ እኒያ የጥንቶቹ ቢያረጁም ቢሞቱም አጽማቸው ይዋጋል ከቶ አይሆንም ምቹ የግለኞች ሲሳይ ሌባን ማሰንበቻ ምንደኛ ለቅላቂ የሰው መዛበቻ አይሆኑም በጭራሽ የሰፈሬ ልጆች አላስተማሩንም የዚያን ጊዜው ሰዎች ሽማግሌን ማሰር ወጣትን መጨፍጨፍ ወዴትም አያደርስ ይተካል በስሩ ምትክ ሆኖ የሚደርስ ስለዚህም የጃለታ ንፍሮ ያፍራደው ሽምብራ የአጎስ ጥብኛ ተካፍሎ መብላቱ ዳግም ሊያንሰራራ ታድሷል ብሂሉ አለ መሰረቱ እንዲከበር ሰው እንዲከበር ቤቱ
ያለፈው ስራዬ አዲስ አበባዬ የእድገት ትዝታዬ የእድገት ትዝታ የፍቅር መንደሬ አዲስ አበባዬ መርካቶ ሰፈሬ ምድር ላይ ኑሪልኝ ታላቁ ስራዬ ስሜን እያስጠራች አዲስ አበባ አዲስ አበባ
አራዊቱ አጋዚ ማስተዋል ያቃተው መገንዘብ ከሌላ ጠባብ ነፃ ወጥቶ አይሆንም ከለላ ጠላት ከወዳጅ ሳይመሻሸጉ ወዳጅ ከዘመድ ነበረ ወጉ ወሬ ለቃቅሞ ሊል እንጂ ልም ልብ አይሞቅም ጠይ ቢስም የፉከራው ቃል አንድ ሆኖ ገጥሞ ዘርአፍ በሆታ ዘርአፍ ባታሞ በራስ አቅራርቶ ፈሪ ጎትቶ በስሜት ገመድ ጠፍሮ አብቶ እንዳዶ ከብሬ ዞትር ሃይበል ግማሽ በሽቶ ግማሽ በከሰል ግማሽ በከርቤ ግማሽ በሰንደል የባንዳ ጀብዱ ኩራት ሽለላ ሁሌ ያንት ባሪያ ያንተ ቡችላ ታማኝ አገልጋይ እንቅልፍ የሚያጣ ዜጋን ሊያዋርድ መብት ሊያሳጣ ባለመግላሊት አይነ ርግብ ቆቡ ለሆዱ ናሪ ሰላም ሰበቡ ሰው መሳዩ ሰው አውሬ ጨካኙ መልሶ ረጋጭ ወድቆ ካገኙ ምስለ አራዊቱ ባላጋዜ አርማ አልሞ ተኳሽ ዜጋ የሚያደማ ቆዳው ነው እንጂ የሰው የሰው ውስጡ ካውሬ ነው የተሰራው። ይህ ማንነቱን ፊት ያልተረዱ የሚያውቅ መስሏቸው ቀርበው ተጎዱ። በግንባሩ ላይ ወይ በጀርባው ሰደው ካላዩት ጥይት ልከው የአውሬ አካላቱን ማን ሰው ሊያውቀው? ዘርአፍ መኩራሪያው ዘራፍ ውጨቱ ጸንቶ ሲያገኘው ሰው ባንድነቱ ፈርጥጦ ጠፊ መቃብር ቤቱ ወዳጅ ከዘመድ አጨባባጭ ለሰብአዊ ክብር ዕውቅና ሰጪ ዘርአፍን ሽሮ ታግሎ ነፃ አውጪ ግብረ ጀግና እንጂ ፈጽሞ አይሆንም ተለማማጭ ሰጋጅ ላረቡ ሰጋጅ ለነጭ
ተግባር የየለት ነው። ከዘለዳው ፈጽሞ አትሞኙ፣ ጊዜ አለን ብላችሁ ተግባር የየለት ነው ስሩ በጊዜያችሁ። ነገ እሰራዋለሁ የሚሉት አባዜ ስሜት አዋዥ ነው፣ አማላይ ነው ጊዜ። ያልተሟላን ነገር በሀቅም ነታችሁ አሁን አድርጉት፣ ዛሬ ነው ጊዜያችሁ። ማሻገር አይበጅም የዛሬን ለነገ ከነገ ወዲያ ይሆናል እያፈገፈገ። ሊያዝ የሚችለው በእጅ አፈፍ አድርጎ ይስፈነጠርና ጊዜን ተገና አድርጎ ላይደረስበት ኩት ኩት ከኋላ ካመለጠ ጊዜ አይኖረውም መላ። በግንቦት ጭፈራ አስቀምጦ ሰኔን አይበጅም ማየቱ ሩቅ አርጎ ሐምሌን ሰማዩ ሲደምን መብረቅ ሲያጉረመርም ቀድመው ያልሰሩት ቤት ዝናብ አያስጥልም። ቦይ የሌለው ውሃ ያሸሸው ጥራጊ ለሰው ልጅ መከራ ለሕይወቱም አስጊ ተሳክመው ገዳዩ ለቅስፈት እየመጣ በጊዜው ካልጸዳ በጊዜው ካልወጣ ጨርሶ አትሞኙ ጊዜ አለን ብላችሁ ተግባር የየለት ነው ስሩ በጊዜያችሁ
የማን ልጅ መሰለ የተንተከተከው ደሙ ዘሩን ቆጥሮ የማን ልጅ መሰለ ደንቆሮ ወያኔ ድፈነው ጆሮህን ድሮም መስሚያ የለ የሎሬት ጸጋዬ ጃጋማ ኬሎ የኢትዮጵያዊነቱን አርማ ካስማ ተክሎ የሚያርበደብድህ ያሳጣህ መኝታ የቢሾፍቱ ልጅ ነው የአዲስ አበባው ልጅ ነው የደቡቡ ጀግና ሀዲያ ከምባታ የወልቂጤ ልጅ ነው ሲዳማው ላይታ የከፋ ነው ልጁ ደሙ የጀግና ሰው የሰላሌ ልጅ ነው የአርሲ የሐረሬው ጀግናው ያምቦ ልጅ ነው የወለጋ ሰው የጋምቤላ ልጅ ነው ተኩሶ አይስቴው የኢትዮጵያ ልጅ ነው ግንባር አያሴው የሸዋ ጀግና ነው ያበበ አረጋይ አራሽና አምራቹ አርበኛ ታጋይ የወሎ ጎምላላ የቦረና ልጅ ነው እንኳንስ ለራሱ ለሌላም የሚተርፈው የሰቆጣ ልጅ ነው ያገው አጋምሾህ አፍ ገደፉን አጥሮ መሸሻም ያሳጣህ የኢትዮጵያ ልጅ ነው በስሟ የማለ በሰንደቋ ራሱን የተጠቀለለ የጀግና ነው ደሙ የሚንተከተከው ይሄ ነው ወጣቱ አሻፈረኝ ያለው የከፋ ጀግና ነው የአባ ጅፋር ልጅ ለኢትዮጵያዊነቱ አይሻም ማስረጅ ከረፈፍ ወያኔ ከቶ አይሆንልህም መኖር ወጣት ገሎ መሸጥ መለወጡ ዶላር ተቀብሎ ኢትዮጵያን ሸንሽኖ ህዝቧንም ከፋፍሎ ገደልኩት ያልከው ህዝብ ጨረስኩት ያልከው ህዝብ በልጅ ልጅ ሲመጣ ተሐድሶ አድርጎ እንደገና ሲያብብ አትፈራ ምን ታደርግ አትደነግጥ መቀመጥ አይቻል ወይ ሸሽቶ መሮጥ። መንገድህ አንድ ነው ታጥሯል በዙሪያው አማራጭ የለህም አስረክብ ስልጣኑን ለጨፈጨፍከው። በነመለስ ቅዠት ተጠናግሮ መክረም ለነ ኃይለ ማርያም ለወያኔ አልበጀም። ግብር የበላ ሁሉ ተዋዝተህ ከመሞት ከህዝብ ጋር ቆመህ ለወገን ተሟገት። የሚሞተው ህፃን የምትሞተው ወጣት የሌላ አይደለችም የኢትዮጵያ ልጅ ናት። ደሟን የሚበቀል ደመላሽ ሰው ያላት ይጠፋታል እንጂ አሳቢው ጠላት ኢትዮጵያ ትጠፋም አስራት እንዳሉት የገሞራው ትዝብት በረከተ መርገምት የደብተራው ራእይ ሐቀኛ ትንቢት ትግል ሞቶ አልቀረም ያን ጊዜ እንዳሉት ያብባል ያሽታል አልፎ ዘመናት ድል ለኢትዮጵያ ህዝብ
አልኩሃ ከዘለዳው ግላዊ ተፈጥሮን በህብረት ለውጠ ተረራርቶ ኑሮን ማህበራዊ አርገ ሀገር ቋንቋ ኑሮ ባህል ደንብን ሰርተ ሃይማኖት ገንብተ መንግስትን አዋቅረ የኖርክ ተፈርተ የኖርክ ተከብረ በዘመን እይታ እኩልነት ጠልተ የግለኞች ስርዓት በላይ ላይ ጭነ መኖር የምትፈልግ አእምሮተኛ ሆነ ለራሱ የማያውቅ የጠላት ዶቃ ከርፋፋ ሞኝነ አልኩሃ ምን ትሆን አንቺስ አንተሱ ትሆን የሰጡሽን ጸጋ እናውና አበው ንቀሽ ረግጠሽው አድብተሽ ገለሽው ለራስሽ ፍላጎት የዘመናቱን ቅርስ ለባዕድ ሸጠሽው እሽኮለሌ የምትይ ደስታሽ አድርገሽው አንቺም ሀገር አለሽ አንቺም ወገን አለሽ የወደቀ ክደት ያለ ዕድሜው ተወልዶ ያለ ዕድሜው የሚያረድ ወገን አለሽ አንቺም ተራቢ ታማሚ ጎስቋላ እህት አለሽ ከውሃ መውረጃው ከቦዩ ጥግ ስር የምታድር ተደፍታ መኖር የነፈጓት እኩል ከሰው ተርታ አለሽ። በእርግጥ እህት አለሽ የወደቀች ከደች በትርፍ የምትታይ ባውሬ የምትፈረጅ ርቧት የምታለቅስ አታ የሚበላ አታ የሚቀመስ ነግበሌ የማትይ በስሜትሽ ነው ላይ ጥሩን የማታውቂ እንቶ ፈንቶ ተረብ አጉል ወግ ጠራቂ አልኩሽ ሀሳብ እንትሆኝ አንተስ አንቺስ ብትሆኝ በለዘዘ ቆዳ በጅማት ወጣሪ በእርጥቧ ጠብጫቢ ከበሮ ደላቂ ባጥንት ስብርባሪ ዘሎ ፌሽታ አድራጊ ለስጋ መታሪ ስልጡን በማጭበርበር በኑሮ ፎጋሪ ሩቅ አላሚ ሰው ግን ከቅርብ አዳሪ ላም ከማይውልበት ኩበትን ነቃሚ ድምፅ በሌለበት ንጹህ ዜማ ሰሚ ታቦት በሌለበት ቤተክርስቲያን ሳሚ እምነቱ ሳይኖረው ቁርአን ቀሪ አሰሚ ያልሆነውን ሁሉ መሆንን የሚሻ ስጋ ሲሉት አመድ አይረቢ ተልካሻ አልኩሃ ምን ትሆን አንቺ ሳንተ ስትሆን የተዘራብህን ይህን የጥፋት ዘር ነቃቅሎ መንግሎ ለመጣል ከማበር እንዳይንቀሳቀስ ሌላውን ጠፍረ ባሉባልታ ሰክረ በሐሰት ቃል ከስረ ያቅም የለሽ ለቅሶ ሲያድር መሰለ የእጅ አዙር ደባህን የምትፈጽምበት በችግር በጭንቀት እያየኸው ሲሞት ከውስጥ በሚመነጭ ህቅታ አንደበትህ እንዲገታ የምትፈቅድ የዘመን መርገም ትነ የታሪክ ሁሉ ትማታ አልኩሃ ምን ትሆን አንቺስ አንተስ ብትሆን ለሀገር የሞቱትን ገድላቸውን ደባቂ በአፍሽ ሁሉን አዋቂ በአንደበትሽ ተራቃቂ ወሬ ፈቺ ወሬ አሻሪ ወሬ ጠራቂ በቁም ነገር ዘባራቂ በአንደበት ተመጻዳቂ የዘመን ውስጥ ትንግርት የዘመን ውስጥ ጉድህ ቅድስት ኢትዮጵያን ሰድበሽ የተጠጋሽ ከነገድህ የትውልድን ገጽታ አጥፊ ውላጅ የዛር ፈልፈላ ወገንን ገሎ ጥሎ እጅ ታጣቢ ሊበላ ድንቄም አልኩሻ ምን ትሆኝ አንተስ አንቺስ ትሆኝ ሰብል አጥፊው አራሙቻ ተነቃቅሎ ይጣል ሳይሆን ግቻ ማሳውን ጠባቂ ገበሬ ይደግ ይመንደግ በሀገሬ ብለህ የማትል ገመሬ ደግሞ ላንተ ነገ ዛሬ ደግሞ ላንተ ነገ ዛሬ ቅድስት ሀገሬ ኢትዮጵያ አትውልም ከገበያ ጠላቴ በመሬቴ እንዳይራመድ ምርኩዝ አልሆነውም እንዳይንገዳገድ አንድ ለአምስት ጠርናፊ ነገረኛ ተስፋፊ ይጥፋ የማትል በጅልነት እየተጠቃ በጅልነት የሚሞት ጅል አልኩሃ ምን ትሆን አንቺስ አንተስ ብትሆን አልኩሃ
ጊዜ ማራቶኑ ጊዜ አዲስ መሳዩ በሰው ያላግጣል። በሰኞ ማክሰኞ በአንድና በሁለት እየተጠቀሰ ይከንፋል፣ ይነዳል። ዝናቡን ካልጣለ ገላን ካላራሰ ነፋስ ሕይወት ሊሰጥ በአግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሸ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ልዩ የሚያደርጋቸው ምንም ነገር የለም። ትናንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንዲያው በጭፍኑ በጊዜ ማመኑ ከንቱን ጉንባ ጠጣ፣ እምባን ያልቋጠረ ደረቅ ዓይን ያሳጣ። እናም ጊዜ ያልፋል፣ እስኪያልፍም ያለፋል። ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው ዓመታት ወቅት ተሰኝተው ተቆጥረው በልኩ ወዘ አልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ወተስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚም ተቀማጭም እኩል ሰው ተብሎ ይታለፋል ሕይወት በአእምሮ ተመርቅኖ በተስፋ ታሎ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትላንትና ሄዶ ዛሬም ተሰናብቶ ለነገ ማንጋገር አዲስ ተስፋ አምጥቶ ኩነኔን ለዛሬ ወቀሳን ለአምና ሸልሞና ትቶ እንዲህ ነው ነገሩ ሁሉንም በወቅቱ ካላሰማመሩ ጤናና ሰላምን ቀድመው ካላበጁ ዘመን ኃላፊ ነው በአመት ሲያንጎላጁ ለዚች ምስኪን ዓለም ለዚህ ብኩን ሕይወት መላ ካላበጁ ስራንም ትግልንም ባንድ ካላቀናጁ ይቆጨዋል በኋላ በገላ ሲያረጁ ገዳይን ከጫንቃ በንኮኳ አስቀምጦ ለመግደል መጓጓት የሚያምኑ ስካር በከመክፈር እየሳሙ በጣት መዋጨር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ለአጠቃላይ ገላ ከራስ እስከ ጸጉር አንዱም ሳይዘለል እስከ እግር ጥፍር ጊዜ ማራቶኑን ሳያቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖር መካደም በምርጫ
የጀግና ሎቤቱ ከዘለዳው ተዋቅሮ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅ ስድስት ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዝያ አንስቶ እስከ የካቲቱ የሚታወስበት ተፈቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨፋል አቧራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጨፋል አፈሩ የማን ሻጭ ከላዩ የማን ደም ከስሩ ማን አለ በቤቱ የሚሰራ ሞት አድቦ ተቀምጦ ዝንታለም እየየ ዝንታለም ውርደት የአባት ሞት ታለፈ የታላቅ ወንድም የእናት የእህት ያጎት ይችን ቀን አንገቴን ደፍቼ ልለፋት በሚል አጉል ሰበብ በሚል አጉል ንጸት መቆየት ደግ ነው ሁሉም ታለፈና ሀገር ሞት አየናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋል ጀዋናችን የአድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ በአንድ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጅ አንገቱን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጠፋል አቧራው ይገለባበጣል የላዩ በስር ተዋቅሮ ተናግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላሉ አይፈርስም የሀገር ስሪቱ ተዋቅሮ ተናግሮ የተፈራበቱ ጠንካራ ነው ቱቻው የታሰሩበቱ በቀላሉ አይፈርስም የሀገር ስሪቱ
አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቶ አልወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ። አንደኛው ባጠፋው ሌላው ይወቀሳል፣ ሌላኛው ባለማው ሁሉም ይወደሳል። አንድ ነው እጣችን ወይ መልማት ወይ መጥፋት፣ በሌለ ነገር ላይ አያሻም መጓተት። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነት ግን ጠብቅ ለሀገር ተሰውተህ ተማመን በህዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ህይወትን ለማደስ አይፈጥርም ችግርን አይለግምም በራስ ከራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጠቅ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በጥላው ይሸሻል። ካልታመመ መቀር ጤናው ካልተነካ ወሸንፈር ላይ ቆሞ ማንም ሰው አይረካ። ትግሉ ሰው እያሻል አገር የሚሰራ ለምን ዞር በል አትበል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ
ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ተክሉን ጉቶ ምን ያቀሻብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው እጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ህዝባችንን እናብቃው ለክብሩ እንደ ሰው ሰው ሆኖ ይኖር በሀገሩ
ደረሰሽ ወይ ፖስታ ከዘረዳው ደረሰሽ ወይ ፖስታ የላኩት አልቅሼ ጭንቀትን ቅሬታን ወቀሳን ጠቅሼ የዘመን ትዝታ ታሪክ አስታውሼ ልክ አልነበረም ወይ ያልኩት ነገር ሁላ ደግሜ የጣፍኩት የሞተልሽ ሞቶ የገደለሽ በላ ሲባል መቆየቱ እኔም ስል መክረሜ የሰማሁት ሁሉ ነው እንዴ በህልሜ ለይቶ ለማወቅ ያጥበረበረውን አይን ሆኖ መራጩ ቀልብ የሚስበውን ስሜት ሆኖ ዳኛው እይታን ሰራቂው ማን ሰው ሊል ይችላል ምላስ እንደሆነ ዘራፊ ነጣቂው አፉን ከፍቶ ካለው ከጅቡ አስበልጣ ፈርተሽ ኑሪ ብሏት ነፍሴ ትፈራለች በጉንዳን ደንግጣ ምኗ ነው የሚፈራ እሷ ለራሷ ሟች በግር ተደፍጥጣ አያስገርምም ወይ ድንበራው ቀልባቶ የሚቆረጥምን የሚያኝክን ትቶ ለጉንዳን መፈርጠጥ ጅብን አስተኝቶ ፈቺ በጠፋበት ቅኔ ቢዘረፍ በየትኛው ዳኛ ህግ ሊተገበር ፊደል ሊገደፍ የማይታሰርን እያሰሩ በቃል ስሙን በማላላት ወርቁ መች ይፈታል ሰው እንደጠፋበት በታችም በላይ እንደምን ሰው ይሁን በቡድን አባይ እንዴት እውነት ይውጣ እንዴት ሀቅ ይታይ አክብሮ አስቀምጦ ገዳይ በግዳይ ለእድልሽ ላልቅስ እንዳለው ገሞራው የኔም ሮሮዬ ሁሌም ለእድልሽ ነው ባለመታደልሽ ጊዜሽ መባከኑ በግፍ ስትማቀቂ ሀብት ስታዘርፊ ልጅ ስታሰርቂ አሳድገሽ ለሰው ስታደርጊ አገልጋይ ለዚህ ነው እንባዬ ኮለል ሲል የሚታይ ገሃድ ነው ቀጣይ ነው አብሪ ነው ትግላችን በፍጹም አይቀርም ወሬ የሆነው አቅባችን ፈርተሽ ኑሪ ብሏት ነፍሴ ትፈራለች በጉንዳን ደንግጣ ምኗ ነው የሚፈራ እሷ ለራሷ ሟች በግር ተደፍጥጣ በወይራ ከዘራ ከዘለዳው ይሆን ብለን በጎ ሸሽተን በስደት ርቀን ከዘመድ ርቀን ከቤት ስናሰማ ግፉን መከራ ስቃዩን በውርጭ በፀሐይ በአደባባይ ቆመን እረ የፍርድ ያለህ እረ የእውነት ያለህ የሰው ምስል ይዘህ አንተም ሰው ተብለህ በሰው ሰራሽ ጥፋት የሰው ልጅ ባገሩ ታስሮ ሲንገላታ ሲበደል ሲሰቃይ በዚች በምድር ላይ ተቀምጠህ እያየህ ዝም አትበል ተናገር ስማ ምልጃችንን በሰው ላይ አትጨክን አንተም ሰው እኮ ነህ እያልን ብንጮህ እስኪ ደርቅ ላንቃችን ጆሮውን ደፈነው የቃል ወዳጃችን ጸረ ጉድ ነው ጉዱ ገራፊን አምልጦ ካስገራፊ ፍርድን ፍትህ መማለዱ ቃል ወሬ ነውና ተፈጥሮው ስሪቱ መራርጦ ሸለመን አደባልቆ አንድጋ ገልቶን ከጎምቱ እኛን አስሮ ይዞ በጓዳው በቤቱ ዳኛ ሆኖ ታየ አዛዥ ሆኖ ታየ ባገር በንብረቱ ባንዳን ተጠግቶት አድርጎት የራሱ ተምነሸነሸበት በሳሎን በዳሱ ከዚህ ወዲያ ውርደት ከዚህ ወዲያ ሞት አይኖርም በምድር በነገረ ሕይወት ከታላቅ ወንድም ጋር ከታናሽ እህት ለያይቶ ለማኖር ከአባትና እናት ሲደክም የኖረበት እንዲሳካ ህልሙ መች እንግዳ ሊሆን ከበታኝ ማደሙ እንደ ፊደለጭ ቆበር የሚያስተፋ ከዚህ ወዲያ ውርደት ከዚህ ወዲያ ሞት ከየት ሊመጣ ነው ሳሉ በሕይወት ሰው በሀገሩ ላይ ከቆሻሻ ለቅሞ ምግብ አድርጎ ሲያጥ ተሰዶ በውርደት ባሪያ ሆኖ ሲኖር ከሚያየው ሰቆቃ ከቶ የከፋ ነገር ምን አለ የሚወራ ምን አለ የሚነገር አለን ብለን ዋሸን እንዳለው ደራሲው አለን ብሎ ማለት ራስን ማበል ነው። ጊዜያዊ ሰቀላ የሀብት ማማዎች አለን አትበሉ ባትለዩም በሞት ዘርፋችሁ ስትበሉ ሰው ስታሰቃዩ ሞታችሁ ያኔ ነው የላችሁም በሕይወት። ችሎታህ ሲመክን ወኔህ ጥሎክ ሲሸሽ ሐማቱ ማን እንዳለው አለሁ ብለህ አትዋሽ። ጠላት መለመኑ ነውና ኪሳራ ይቅር ማጭበርበሩ ይቅር አጉልጉራ የለበቁን ምርኩዝ ቆርጠን እንቀይረው በወይራ ከዘራ
Thank you.